እየጠራ ነው። ተሰርቷል በይ
አውጥቻቸዋለሁ እንትኖቹን detail አላወጣልኝም።
ሌላኛው ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን።
እሺ ከ STEM for Kids ነው የምደውልልሽ።
ከየት?
STEM for Kids
አልሰማም።
ከ STEM for Kids ነው የምደውልልሽ።
እሺ
እ፣ ከፌስቡክ message ኣችን ላይ ስልክ ቁጥርሽን አግኝተን ነው የፕሮግራም ማስታወቂያ ነበረን እና እዛ ላይ መስል ወይም ብለሽ ልከሻል።
የምን ፕሮግራም? የዚህ የልጆች እ?
አዎ የልጆች computer programming robotics እና engineering actually ሌላ ቁጥር ነበረ ስለደውዬ ስልክሽን ሰጠሁኝ ነው።
እሺ አሁን መንገድ ላይ ነኝ። ስገባ ልደውል?
ደውዪልኝ እኔም እደውልልሻለሁ። thank you።
እሺ እሺ